ጤና ይስጥልኝ አልፌ ሳምራዊት ነኝ። እባክዎ ምን ልርዳዎ?
አይ ቅድም የሆነ ብር እንትን withdraw አድርጌ አልገባልኝም ብዬ እሱም ላይ ነበር ልኬላታለሁ።
እሺ እና ማን በሚል username ነው የላኩት? የቴሌግራም username ሞት ማን ይባላል?
ቴሌግራም ቆይ
ቢኒ ባና የሚለው ነው።
ቢኒ ባና እሺ፣ ደርሶናል። በተስተካከለ ሰዓት ደውለን የምናሳውቀት ይሆናል።
እሺ እሺ፣ እናመሰግናለን። መልካም ቀን